hello hello
አቤት።
ጤና ይስጥልኝ። ሰላም
እግዚአብሔር ይመስገን።
እንዴት ነሽ? ተብለሽልኝ ነበር።
እሺ እ፣ እሺ ስምህ ማን ነው?
እ ስምህን ንገረኝ። ከፎርዋርድ ሎጂስቲክስ ነበር የደወልኩት።
እ ከፎርዋርድ ሎጂስቲክስ ነበር የደወልኩት። ስምህን ንገረኝ።
ሀብትሽ እባላለሁ። ምን ነው?
ሀብቴ ታዴ ብርሃኑ ነው።
አዎ እሺ sales ቲሞቻችን መዝግቦህ ነበር አይደለ?
አዎ አዎ።
እሺ መልሼ እደውልልካለሁ። አንዴ ኮድ ልክልህና መልሼ እደውልልሃለሁ።
እሺ እሺ